ጤና ይስጥልን።
እንዴት አረፈዳችሁ የኔ እመቤት እግዚአብሔር ይመስገን። እንዴት አረፈደው?
እግዚአብሔር ይመስገን። አንድ ቶዮታ ራባ አይቼ ነበር silver።
ራባ ፎር አ ሁለት ስንት ነው?
አስራ ስምንት ስንት አለ?
ሁለት ሺህ አስራ ስምንት አስራ ስምንቱ አሁን ላይ ራባ ፎሩ የለንም። ራባ ፎር ያለው ሁለት ሺህ ዘጠኝ ነው።
okay okay። ግን ያኛው አሁን ቲክቶክ ወጣ።
ላይ- ቲክቶክ ላይ አይቼው ነበር። እሺ አዎ እሱኛው ወጣ። ራባ ፎር አስራ ሁለት ሺህ አስራ ስምንቱ ወጣ። ተሸጠ እሺ እሺ እሺ እሺ የኔ እመቤት እግዚአብሔር ይስጥልን።
አሜን እኛም